ይኸው እና ወለማ ይሄ የትኛውም በጥላሁን ሁለት በሚለው ነው የገቡት።
የሚሰራውን አንደኛውን ነው ጥላሁን ዋን ጥላሁን ቱ ብላችሁ ሞክሩት አልኳቸው እኮ አልሰራላቸውም።
እሺ የጥላሁን ሁለትን እየሰራላቸው ነው፣ ገብተውበታል። የዛኛውን እስኪ ስጭኝ፣ የዛኛውን ፒሲ ኤኒ ዴስክ ላኪ ንገሪኝ።
ላኩልሽ እኮ አንስቼ እዩ የኔ ዲስክ ከፍት አምስቼ ላኩኝ በቴሌግራም የላክሽልኝ አንዱን ነው፣
ሌላ ልላክ አንዷ ከሸር ቤትኛው ነው ኤኒ ዴስክ የምጠቀመው።
ይሄ ማይሰራው ነው አሁን የላኩልሽ የዘጋ ነው አንደኛው ሲቀላቀል ኦኬ። አይ አሁን የላክሽልኝ ደግሞ እኔ ያየሁት ገብተውበታል፣ ሎጊን አድርገዋል።
እሺ እስኪ ቆይ በይ ያልተ አንደኛ እኔንማ እየሰራችበት አይደለም በ- ሌ- ጥላሁን ቱ የሚለው ነው እዛኛው የሚሰራ
እም፣ እኮ ስለዚህ ጥላሁን አንድ እምቢ ብሏቸው ከሆነ የእሱን ቼክ እናድርገዋ።
አዎ እና እንደገና ልላክልሽ AnyDesk ታንሳና የመጀመሪያው ይሁን።
የዛኛውን የዛኛውን አሁን የሚሰሩ- የላክሽኝልን የላክሽኝን ሳይሆን እ የዛኛውን የሁለተኛዋን cashier እየሰሩበት ያለው ነው አይደለ?
እየሰሩበት ያለውን አዎ አዎ።
እሺ